ጤና ይስጥልኝ ብሉ ስፖርት ባኮ የምንለዳ
ሄሎ ሙሉ ስፖርት ነው ባኮ የምንለዳው ይህ ይህ ነበር አሁን የደወልኩልሽ ምን አለኝ ስልክ ሰጥተሽ ነበር አይደል አሁን ስልክ አዎ ሰጥተሽ ነበር ደውልለት ምናምን ብለሽ አንቺ ነበርሽ ያዋራሽን አይደለም ምን ነበር ጥያቄት እሺ ኮ- ኩፖን ጠፋብኝ ኮዱ ከኩፖኑ አጠገብ ያለው ኮድ
ከኩፖኑ አጠገብ አዎ
አልገባኝም ኩፖኑ ኩፖኑ አለ።
አይጠፋም history ውን ስለምንፈልገው አናጠፋም
አለ በወረቀት ነበርና
okay እሱ ከጠፋ ምንም ኩፖን- ማድረግ አንችልም ኩፖኑ ሁ- ሙሉ ቁጥሩ አለ እ ከዛ branch ኡ አለና አዲስ እንደሆን የሚለው ከዛ ደግሞ የመጨረሻ ሰባት digit ኡ አለ ሁለት ሶስት di- digit ኡ ግን ጠፋብኝ ቁጥር ሰተኑታል አይደለ ሀያ አንድ ቤት
አዎ አዎ እሱን ነው የሚያናግሩት
አሀ እሺ የመጨረሻ ሰባት digit ግን አለኝ በቴሌግራም ፎቶ አንስተው ይላኩለትና አዎ።
አይቶ እሱ የሚለውትን ይስሙ እሱ ነው አሁን እኛ የበላይ አካላችን ነው እሱ ነው የሚመለከተው በቴሌግራም ይሰራል ቴሌግራም ላይ መጀመሪያ ይደውሉለት ስልኩም ቢያን ላይ አይሰራም በቃ ቴሌግራም ላይ ፎቶ ያንሱና ትኬቱን አዎ።
ይላኩለት እሺ እሺ ከዛ ይሰራል
እዛ ላይ ያናግሩት ቴሌግራም ላይ ያናግሩት ምክንያቱም እኛ አሁን ይሄኛው ይሆናል አይሆንም ማለት አንችልም ደንበኛችን እሺ፣ ያው እኛ እሺ፣ ማስተላለፍ ነው ለዛ ነው እሺ፣ አመሰግናለሁ።
እሺ